hello hello ጤና ይስጥልኝ።
አብሮ ይስጥልን አቶ አበበ ንጋቱ
እ አቶ አበበ ንጋቱ ኖት?
ገነቱ
አ ይቅርታ፣ ደህንነቱ። እሺ ከ We Plus Solution ነበር የምደውልልዎት።
እህ ከ We Plus Solution ነበር የምደውልልዎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ለአሽከርካሪዎች ደግሞ ለየት ያለ ነገር ይዞ መጥቷል።
OK ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ነው የምንቀር- የምንቆርጠው ምን የምንቆጥበው ማለት ነው።
OK ያንን ያደረግንበት ዋናው ምክንያት አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህን በጋራ የሚቆጥቡበትና አቅም የሚፈቅዱትን ስርዓት ነው ይዘን የመጣነው።
እሺ አሪፍ ነው ወደዱት፣ እናመሰግናለን። አሁን ላይ ስራ ስለጀመርን እርሶም ከኛ ጋር መስራት ፍቃዶት ከሆነ We Plus Solution Provider የሚል application አለን።
OK ያንን ከ Play Store ወይ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም ደግሞ የቴሌግራም ቁጥር አለን። text አደርግሎታለሁ።
እሺ በቃ text አድርግልኝ እሺ፣ በዛ document መላክ ይችላሉ። ማንኛውም ሀሳብ፣ አስተያየት፣ ጥያቄም እንቀበላለን።
እሺ በቃ እሺ፣ እናመሰግናለን። መልካም የስራ ቀን ይሁንልዎት።